hello ሰላም ሰላም እንዴት ነሽ?
አለው እንዴት ነህ?
የቅድሙን complete በይልኝ። customer ዋን ስላገኘኋት
አገኘሃት customer ዋን?
እ፣ በስልክ ስላገኘኋት ችግር የለም ስላለችኝ እ፣ complete በይው ችግር የለውም።
ሙሉዓለም ነህ?
አዎ አይ አድርስላት መጀመሪያ፣ በኋላ ስልኳን ብትዘጋብኝ
አድርሽ ልደውልልሽ?
ይሻላል። እንደዛ ይሻላል። በጣም ብዙ ልጆች complete የተባለባቸው ነው። እሺ ከስተመሯን ላይ መሳ ይችላል። እሺ እሺ በዚህ ባ አድርስላት ጨርስና አዎ እሺ እልሃለሁ። እሺ እሺ እሺ ሰላም አመሰግናለሁ።
እሺ